ያገባሽ ብሎት መረከብ ይችላል። ኦኬ ስደተኛ ነው። ኦኬ ሎግሽ ነው ቤት ነበር ይመጣሉ። በቃ ስለፈለኩት ምሳሌ በቃ
ሄሎ
ሄሎ፣ ሰላም ጤና ይስጥልን።
አብሮ ይስጥልኝ።
ከችፕችፕ ነበር የምደውለው፣ ይቅርታ።
እሺ እ ጨው አዘውን ነበር አይደለ?
እ ጨው አዘውን ነበር።
ችብችብ ችብችብ አዎ፣ ከችፕችፕ ጨዋ ዘውነ ነበር እም።
እና ይምጣ።
አይ ይቅርታ፣ በጣም ትንሽ የ product እጥረት ስላለ ብሮትን refund ልናደርግሎት ነበር።
እሺ፣ እሺ። ዋናውን ሄ- ሄሎ፣ ይምጣ አንካስተናገደ
ምን አሉኝ? ሄሎ፣ ሄ- ይቅርታ፣ ትንሽ የ product እጥረት ስላለ የጨው እጥረት ስላለ refund ልናደርግ ነበር ብሩን። ብሮትን መልስሎት። ሄሎ ከሌለ ወይ ሌላ order አሁን ዛሬ ስለምናግ ወይ እዛ ጋር እንትን የሚል ከሆነ እዛ ጋር መምጣት አይችልም። ይቅርታ ትንሽ የ product እጥረት አጋጥሞናል እና ብሮትን መልሳለን።
እሺ፣ እንትን ሌላ ነገር ማዘዝ ይቻላል ዛሬ።
ሌ- ሌላ ነገር ማዘዝ ይቻላል። አዎ እሺ፣ በቃ መልካም ምሽት። በጣም ይቅርታ። መልካም ምሽት።
እሺ፣ ለላቸው እሺ።